ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው።
ያ በኦንላይን በባንክ account ለመጫወት ፈልጌ
ለመቁረጥ
አዎ መጀመሪያ ዋ- ተጨማሪ የሚለው ውስጥ ይግቡና
በካቻ
ይችላሉ። ካቻ መጀመሪያ ግን ከ Play Store ላይ አውርደው መመዝገብ ይጠበቅብዎታል።
ተመዝግቤ ነበር ግን ID ውንም ጽፌ ብሞክር እምቢ አለኝ እኮ።
ካቻ ጋር ይደውሉ ያስቸገሩት ከካቻ ጋር የተያያዘ ያስቸገሩት ነገር ካለ የካቻ ስልክ ዘጠና ዘጠኝ ስልሳ አራት ነው ይደውሉ።
እሺ